አስይዝ አምስት ሺ ቃል ገዘ ብሩክ ነሽ ስጥኝ ቀስ ዳይኒንግ ከብስት ቤት ምንድርደው ወይ ቃሊ እንዴት ነሽ? ብሩክ ነኝ ካረካ።
እሺ ብሩክ ምን ነበር አረካ ቴሌ አስራ ሁለት የሚለው ካሽን ሎጊን እምቢ አለ።
አረካ ቴሌ አስራ ሁለት አዎ ካሽን ሎጊን ለማድረግ እምቢ አለ። አይገባም።
እሺ አንዴ መስመር ላይ ጠብቁኝ።
እሺ፣
እሺ የተሾፕ ነው ያሉኝ ይቅርታ።
አረካ ቴሌ አስራ ሁለት
አረካ ቴሌ አስር ነው አረካ ቴሌ አስራ ሁለት አስራ ሁለት
login አያደርግም cashier እሺ የማን ነው የ cashier ኡ ስም አረካ አስራ ሁለት ኤፍኤም ሶዶ አረካ ብሎ እኮ አረካ አስራ ሁለት cashier ኡ ማለት ነው አ አረካ ቴሌ አስራ ሁለት ቴክያርስ
አዎ እያረኩት ነው ግን ክፍት ነው እኮ ታዲያ ምን ምንድን ነው የሚላችሁ እንዴ
ሎጊን አላደርግም አለኝ አለ ክፍት ማለት ነው?
እዚህ ጋር ክፍት ነው እዚህ አረካ አስራ ሁለት አ የፍሩም የፍሪም ሶዶ ነው ያልከኝ አ?
ኤፍኤም ሶዶ አረካ እኮ አረካ አስራ ሁለት ክፍት ነው እዚህ ጋር የሚያሳይ አረካ ቴሌ ቴሌ አስራ ሁለት ቴሌ አስራ እኮ ሁለት እስቲ ዲሹን ዘግቼ ዘግተህ ክፈት ልበለው አዎ ወይ password ቀይሬ ይላክለት እምቢ ካለው ይሞክረውና እምቢ ካለው password ኡ ተቀይሮ ይላክለታል እሺ ደውል እሺ መልካም ቀን እሺ ካሉ